ማውጣት እንትን ነው ማችለው ስታመጣ ምን ትላቸዋለህ መሰለህ የበቀደም ያወጣኸው እቃ አለ አይደል ሊሰራ ያወጣሁት እቃ ነው በላቸው አዎ እኮ ስላየሁት ብዬ ነው ለዛ ነው
አቤት ዝኑ አለምፀሐይን ገብተዋል በይልኝ እሺ ወይኔ አመጣለሁ እሺ